ጤና ይስጥልን።
እግዚአብሔር ይመስገን።
ከብጃ የጥሪ ማዕከል ነበር የምንደውለው።
ከየት?
ከአራት ቀን በፊት የ beer line ኡ ተቀዷል ብለው መዝግበን ለውት ነበር አይደለ?
እሺ።
እንደዛ ብሎ አመልክተው ነበር አይደል? ደንበኛ አዎ አዎ።
አንድ ነው የሆነበት ማሽኑ አሁን ደግሞ ሲሊንደር አሁን ቅድም ያ- አሁን ያስመዘገብኩት ነው።
አሁን ያስመዘገቡት።
አዎ የአሁኑ የሰመዘገበው ምንድን ነበር የሆነበት?
beer ላይ የሲሊንደር hose የለም
ማለት ተመሳሳይ case ነው።
አይደለም፣ ተመሳሳይ case አት እሺ የአሁኑ ምንድን ነው?
ሲሊንደር hose ተቀዷል ግን ያስመዘገብኩት ከሲሊንደሩ ወደ የአዎ display መሄደው የሚያስገባው ያስተነፍሳል። አዎ ያስተነፍሳል።
እሺ ደንበኛችን ይሄን ለማጣራት ነበር። እናመሰግናለን። መልካም እሺ ሲጀመር ሌላ ስልክ ያስመዘገብኩት አለ አይደል?
አዎ በዛ ነው ማለት በዛ።
በዛኛው አልነሳልን ስላለ ነው በዚህኛው የደወልኩት።
አዎ ቆይ እነግራታለሁ። እሱም ታነሳለች በኋላ ለ- ለመረጃ ደንበኛችን እናመሰግናለን። መልካም